ሰላም አልሽማ። የመስቀል ፍላወር ቤታችሁ የቱ ጋ ነው?
ምን አሉ አባት?
የመስቀል ፍላወር showroom ኣችሁ
ምን አሉኝ አባት?
የመስቀል ፍላወር showroom
ምን አሉኝ? ይቅርታ
መስቀል ፍላወር ያለው ቤታችሁ የቱ ጋ ነው?
መስቀል ሰው እ የቱ ጋ ነው አድራሻችሁ? hello network እያ እንትን እያለ ነው የሚደርሰኝ አባት፣ ይቅርታ በጣም
እሺ። መስቀል ፍላወር አድራሻችሁ መስቀል የቱ ጋ ነው?
ፍላወር እ የቱ ጋ ነው አድራሻችሁ?